ጤና ይስጥልኝ ጠብታ አምቡላንስ
አሁን ደውዬ ነበረ።
እሺ ከጳውሎስ መተሐራ
አዎ እሺ
የህመሙን case ንገረኝ ብለሽ ነበር መሰለኝ።
ምን አሉኝ?
የህመሙን case ንገረኝ ብለሽ ነበረ።
አዎ አዎ ሳምባና የልብ case፣
እሺ ለዛ ነው ኦክሲጂን ያስፈለገው እና እዛ ደግሞ የጤና ተቋም ስላለ አዘጋጅተናል።
እርግጠኛ ናችሁ?
አዎ እንግዲህ ተደውሎ ነው እንግዲህ እዛም ተደውሎ ነው ቤተሰብ አለ እዛ የሚቀበል እዚህም አስታማሚ አለ።
መልካም አንድ ጊዜ ላሳውቅህ።
እሺ እሺ